ስፖርት በኮምንር ነው
የሁሉ ስፖርት ዲፖዚት በአንበሳ ብቻ ነው እንዴ?
አዎ ለጊዜ አንበሳ ነው ያለው። ቴሌብር የሚፈልጉ ከሆነ ከኛ ዲፖዚት እናደርግሎታለን።
በምን በኖርማል አካውንት?
አዎ ዜሮ ዘጠኝ ሰላሳ ሁለት
ኦኬ። ወይ ለመመዝገብ አይመቸኝ፣ እንዴት ታደርግልኛለሽ?
እሺ ወይ እንትን በኝ አይደለ? እሺ ቆይ እስኪ miss call ታደርግልኛለሽ?
miss call አዎ በእኔ ስልክ ማለት okay። ስልክ ቁጥር ልስጥሽ፣ ተመዘግቢያለሽ። ይቅርታ ግን መንገድ ላይ ስለሆንኩኝ እንደሱ ማድረግ አልችልም። መልሰው ይደውሉ።
እሺ እሺ እሺ